Hello?
Hello አቤት ሰላም ነው?
ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
እም፣
በዩቲዩብ ነው የደወሉት። ምን መርዳዎት?
አዎ ልክ ናት። እ፣ እንትን ነበር በጎ አድራጎት እ፣ ድጋፍ ለማግኘት ምናምን የሚል እ፣ ነውና እ፣ Hello እሺ እሺ፣ ይሰማል።
ምናልባት እሸ- እሸቱን ማግኘት የሚቻልበት የሆነ ማስተባበር የምትችሉበት መንገድ ካለ በጣም የሆነ ፋይል ልልክላችሁ ነበር። የሆነ ቤተ ክርስቲያን ነውና እሺ እ፣ ከይቅርታ ጋር አሁን ላይ የበጎ አድራጎት ጉዳዮችን እየመዘገብን አይደለም።